ሄሎ ሌላ ወይ ሰላም ነው? ሰላም ነው?
እግዚአብሔር ይመስገን። እግዚአብሔር ይመስገን።
ኃይሉ ነኝ ኃይሉ ነኝ እሺ ሀይሉ ከ- ከምንጩ ጎጃም በረንዳ ሀምሳ አምስት ብር ነው የሚለው እና order delivery እንዲጠቀም order number ንገረኝ ሀይሉ
ሀምሳ ስድስት ስልሳ ሁለት
ሀምሳ ስድስት ስልሳ አምስት
ስልሳ ሁለት ስልሳ ሁለት ስልሳ ሁለት ነው ያልከኝ ሀይሉ አ አ አ ስልሳ ሁለት እሺ እሺ አይልሃለሁ ከኒሞ ነው
እ ከምንጩ ከምንጩ እሺ እሺ እሺ